መጨነቅ እኮ ለፍቅር መሆኑን ምንጊዜም ተረጂ ስወድሽ ወደሽ ልኖር ነው ያልኩት በፍቅራት ቀልጂ መጨነቅ እኮ ለፍቅር መሆኑን ምንጊዜም ተረጂ ሲወድሽ ወደሽ ልኖር ነው ያልኩት በፍቅራት ቀልጂ ስነግርሽ ስሚኝ ሳስረዳሽ ተልቤ ዞትር ካንቺ ነው የሚውለው ቀልቤ ልቤም እንደሆነ አሁን ምን ያሻል ያንቺ ምርኮኛ ተገዥ አርገሽዋል ያንቺ ምርኮኛ ተገዥ አርገሽዋል መጨነቄ ኮነ ፍቅር መሆኑን ምንጊዜም ተረጂ ስወድሽ ወደሽ ልኖር ነው ያልኩት በፍቅር አትቀልጂ መጨነቄ ኮለ ፍቅር መሆኑን ምንጊዜም ተረጂ ስወድሽ ወደሽ ልኑር አሃሃ ነው ያልኩት በፍቅር አትቀልጂ